የላከችልኝ text ተልኮልኛል ችግር የለውም ልኬላት እሺ ሄሎ
ሄሎ ጤና ይስጥልኝ ከቻፓ ነው የምደውለው national ID ተመዝግበው ነበር አይደል
አዎ
እሺ ደርሶታል ወይስ አልደረሱትም
እ message አልደረሰኝም ደርሶታል አልደረሱትም message አልደረሰኝም
እሺ ተቃል ተቀበል ነው
እሺ
ተቀብለዋል እ
ተቀብለዋል አልተቀበሉም አልተቀበልኩም አልተቀበልኩም
እሺ check እያደረግን ነበረ እናመሰግናለን
እሺ አንተ ታምራት ቶላ ፈቃድ